ጤና ይስጥልኝ። እባክዎ ምን ልርዳው?
አርትልኝ ሽንኩርት አልተሸበር ማለት ሰዎች ሁለት ግሩፕ ሰል እውነታቸውን ወንድላቸው ነው።
በ- በዚህ ስልክ ነው ክሬት አርጉት ግሩፑን።
አዎ፣ አዎ።
ኦኬ ፍቃዱ ፍቃዱ
የምን ግሩፕ ላይ ነው?
ሽንኩርት
ፍቃዱ አቡበከር እና ተክለ ሃይማኖት ስራ ተክለ ሃይማኖት አዎ።
ሁለቱን የማያውቋቸውም።
አላቃቸውም ሁለቱን።
እሺ ቁጥር ልት እሺ፣ እናንተ ደውላቸው
እነሱን ቁጥር አርቱ ስልክ ስጣቸው ይደውሉልኝ። እነሱ እሺ እሺ ተቀብለዋል ፕሮዳክቱ ፕሮዳክቱ እኔ ነው አዎ።
በቃ እሺ አሰማቸዋለሁ።